ጤና ይስጥልኝ።
አብሮ ይስጥልን። ትኬቱን እስቲ አንዴ ይለቅልን እስቲ እሺ፣ cashier ኮዱን ይዘኸዋል?
እ?
cashier ኮዱን ይዘኸዋል?
አዎ።
እሺ፣ ንገረኝ cashier ኮዱ።
ፓስፖርቱ
የትኬቱን cashier ኮድ መጨረሻ ላይ ያለ
አ፣ cashier cashier ነው። አ፣ አስራ አስራ አንድ እሺ፣
አርባ ሶስት እሺ፣ ሰማንያ ሰባት እህ
ሰማንያ አንድ
እሺ፣ ትንሽ ጠብቀኝ። እሺ፣ ያየውልህ ነው።
እሺ